ሄሎ
ጤና ይስጥልኝ። ቢጃ ኢትዮጵያ ሮዳስ ባኩም እንደጫት ትናንት ደውዬ ነበረ። ድራፍቱ የእንትኑ ጌጁ አይሰራም ብዬ
ደንበኛችን ያስመዘገቡበትን ስልክ ቁጥር ይነግሩኛል።
እ?
ያስመዘገቡበትን ስልክ ቁጥር ይነግሩኛል።
አዎ ዜሮ ዘጠኝ
እሺ፣ አስር
እሺ።
ሰላሳ አራት
ሰላሳ
አራት
እሺ፣
ስልሳ
እሺ።
ስልሳ ስምንት
እሺ፣ ደንበኛችን ምትመጣ ይጠብቁ እንፈልግሎት
እ?
ፀሐይ እሺ።
ባርና ሬስቶራንት ነው።
አዎ አዎ